ሄሎ ሀሴትለኝ ሀሴት ነች? ቤርሻች እንዴ?
ወይ
ቤርሻለች እንዴ?
ዛሬ አልገባች እኮ አልገባችም?
አልገባችም ዛሬ
እ፣ እሺ ትናንትና ኮም ተብሎ ቢ ነበር ማታ ገባው
ማታ ኮምፕሊት ተብሎ ቢ ነበር ኦርደር።
ማታ አ ትላልትና ቤርሳ ነበረች እንዴ
ቤርሻች እንጃ።
ነበረችም ቤርሳ
ኧረ ስም ተሳስቼ ይሆናል።
መሰረት መሲ መሰለኝ ማነው እንደዛ።
ስምህ?
አሸፍ ተስፋዬ ማነው ስምህ አሸፊ ጠቅላላ ተስፋዬ እኮ ነው የነገኝ አሸናፊ ኧረ እባክሽ።
ጠቅላላ እንዴ ነገርከኝ ጨልያለሁ። በቃ እኔ እኮ ስም እየተምታታብኝ። እሺ ሀሴት፣ እሺ
እሺ ጠዋት እ
እ?
ምን አልሽ?
ጠዋት አልነገርካቸውም በ- አይ አልነገሩኝ።
ጠዋት ማን እየጠበቅኩ ነበረ?
አልነገርካቸውም ነበር?
አንቺን እየጠበቅኩኝ ነበር፣ አል- order አልነገርኳቸው።
ነበሩ ንገረኝ። order እሺ።
ነበሩ መ- እሺ መልሼ ልደውልልሽ።
እሺ እንደዛም አልክ እሺ እሺ።
እዚህም አየዋለሁ እኔ እሺ